እንትን message hello፣ ጤና ይስጥልኝ። ከቻፓ ነው የምደውለው። የ national ID ክፍያ ፈጽመው ነበር አይደል?
የምን
national ID።
አዎ
እሺ፣ national ID ደርሶታል?
እ
national ID ደርሶታል?
አዎ አዎ ትናንት ደርሶኛል፣ አውጥቻለሁ።
እሺ፣ ና እናመሰግናለን። መልካም ቀን።